ጤና ይስጥልኝ test ማዕከል
hello፣ አቤት ጤና ይስጥልን።
አብሮ ይስጥልን ከጅማ እስከ አዲስ አበባ ትኬት ዋጋ ለማወቅ ነበር።
ለመቼ
ለሐሙስ
እሺ ሌሎት ለስንት ሰው ነው የፈለጉ እ ለስንት ሰው ነው ለሁለት ሰው ሁለት አዋቂ ነው
አ- ህፃን አንድ አዋቂ ሁለት ህፃን
ሁለት አዋቂ አንድ እ፣ ስንት ህፃን ሁለት ህፃን የሁለት አመትና የዘጠኝ አመትና አንድ አዋቂ
okay አንድ አዋቂ ሁለት ህፃናት አ
ከጅማ አዲስ አበባ ለሐሙስ
አ እሺ። ስለዚህ አጠቃላይ የሶስት ሰው የሚሆነው አ የአዋቂ ሁለት ሺህ ሰባት መቶ ሀምሳ አንድ ነው። አጠቃላይ ሰባት ሺህ ሰባት መቶ ሀያ አምስት ብር።
እሺ
እሺ ምዝገባ ማድረግ ይፈልጋሉ?
እደውላለሁ መልሼ።
እሺ ይደውሉልን። ስለደወሉ እናመሰግናለን። መልካም ጊዜ።